ተለያይቶ ገላይዋ እንዴት ይቀራል ሰው እስኪናፈቅ እንጂ ገላይዋ ቀን እስኪመለሰ እንዲህ ተለያይቶ ገላይዋ እንዴት ይቀራል ሰው ሲደርስ ገና ከወፍ ይጠበቃል ገና ሰው ፍቅርን አዝምሮ ገና እንዴት ይራራቃል ከዘመን ከሰው ተራርቄ ከሰው ተራርቄ እንዳልቀር ወድቄ ከዘመን ከሰው ተራርቄ እንዳልቀር ወድቄ እንዳልቀር ወድቄ ስናፈቅ እንጂ ገላይዋ ቀን እስኪመለሰ እንዲህ ተለያይቶ ገላይዋ እንዴት ይቀራል ሰው እስኪናፈቅ እንጂ ገላይዋ ቀን እስኪመለሰ እንዲህ ተለያይቶ ገላይዋ እንዴት ይቀራል ሰው ቴኔገላ ያፈራ ነው መውደድ ቴኔገላ ስንት ሳሩ በስቶ ቴኔገላ ከማሳው እንዳይቀር ቴኔገላ የሚያነሳው አጥቶ ቴኔገላ ፍቅር በቡቃያው ቴኔገላ አረም እንዳይወርሰው ለፍሬ እናድርሰው ከዘመን ከሰው ተራርቄ ከሰው ተራርቄ እንዳልቀር ወድቄ ከዘመን ከሰው ተራርቄ ከሰው ተራርቄ እንዳልቀር ወድቄ ከዘመን ከሰው ተራርቄ ከሰው ተራርቄ እንዳልቀር ወድቄ ከዘመን ከሰው ተራርቄ ከሰው ተራርቄ እንዳልቀር ወድቄ ዋዋዋ